hello ዮብዬ ደህና ዋልሽ እንዴት ነሽ አለሁ ሁሉ ሰላም እንዴት ነሽ ተሻለሽ ም መርፌውን እንዴት ነው ለውጥ አለው ኧረ እባክሽ አይ ይሁን ውሀ ደግሞ በደንብ ጠጪ ውሀም ስለማትጠጪ ነው አዎ በደንብ ጠጪ አለን እግዚአብሔር ይመስገን አዎ እኮ ገባኝ እኮ አዎ ኧረ ችግር የለውም ወይኗም እንዴት ነው ተሻለሽ ወይ እያለችሽ ነው በደ አውሪያት ስልክሽ ግን በደንብ አይሰማም ይኸውልህ እንዴት ዋልሽ አመመሽ እንዴ ምን ነው ስልክሽ በጣም ይርቃል ስልክሽ ተበላሽቷል እንዴ እም ድምፁ አይሰማም እውነት ውሀ ጠጪ በደንብ ውሀ ውሀ ውሀ በጣም ጠጪበት በቃ እግዚአብሔር ይማርሽ እንደውልልሻለን እሺ